እኔ ስትልኝ ሁለት ቆም ልርዳው
ድጋሜ ደወልኩኝ። ላገኘው አልቻልኩም። ያን እንትን
ምን ሆነ?
screenshot ምናምን ያልሽኝ ነው የሆነ ብር ምናምን ያልኩሽ ቴሌግራም ላይ ምን transaction ኡን ነው ያላገኙት?
አ፣
እሺ more የሚለው ውስጥ ይግቡና transaction history የሚል አለ።
ተጨማሪ የሚለው ላይ ነው።
አዎ ተጨማሪ የሚለው ላይ ገብተው ባንክ የባንክ ዝውውር የሚል አለ በአማርኛ ከሆነ የዝውውር እምቢ አለኝ እኮ አላወጣልኛል።
እሺ refresh ያደረጉ ይሞክሩት። እሱ የኔትወርክ ችግር ሲሆነው እንደዛ የሚመጣው
እሺ